ይስጥልን።
ይኸውልሽ እሺ
ዜሮ ዘጠኝ ሰማንያ ስምንት ብሎ እ ሰባ ሰባት ዘጠና ዜሮ አንድ ሰባ ሰባት ዘጠና ዘጠኝ የሚል
እ እስቲ አንዴ ንገረኝ።
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ዜሮ አንድ ዜሮ አንድ ሰባ ሰባት ሰባ ሰባት ዘጠና ዘጠኝ እሺ አሁንም መልሳችሁ አናግራችኋል። ከዋሽንግተን ነው ግን የደወላችሁ ታውቃችኋል።
አዎ ዋሽንግተን አሁን በዚህ ቁጥር ደውዬለት እ ምን አሁን አለኝ አሁን እየመጣ ነው ወደ አንተ ወደ እናንተ እየመጡ እየመጡ ነው ነው ያለኝ እ?
እሺ እሺ፣ በቃ እንደዛ ከሆነ እየመጡ ይሆናል። እኔ መልሼ አጣራላችኋለሁ።
እስኪ አጣሪልን እባክህ እሺ